ሄሎ ሄሎ ጤና ይስጥልን ቅዱስ አቤት ከዊ ፕላስ ሶሉሽን ነበር የምደውለው።
ከምናችሁ ዊ ፕላስ ሶሉሽን
ዲፕላስ ሶሉሽን እሺ አዎ፣ ባለፈው ዊ ፕላስ ላይ ተመዝግበው ነበረ እሺ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄ ለመጠየቅ ነበረ። እችላለሁ?
ካል ምን አገልግሎት ነው የመጡት?
እኛ ወደ ውጭ ሀገር ስራና ስራችን ያገናኝ
የድለላ አቤት የድለላ ስራ ማለት ነው
ድለላ የሚባለው ኤጀንት እንት ነው። ኦኬ
ኤጀንት እሺ፣ ምንድን ነው የድርጅቱ ስም?
ሮ ፋይዳ እ
ሮ ፋይዳ ሮዋይዳ አዎ።
እሺ። እም። እሺ የት ነው የምትገኙት?
ሀውለት
ሄሎ
አቤት ነው የሀያ ሁለት
ሀያ ሁለት ካማ ኮንትራንዲ
እሺ አስራ ፐርሰንት ተ- ኮንት ፐርሰን አንተ ነህ?
እናችሁ
ኮንታክት ፐርሰን አንተ ነህ?
አቤት ቅዱስ አሰፋ ነህ?
አዎ ቅዱስ አስራ እሺ በዚሁ ስልክ ቁጥር
አቶ አዎ በዚሁ
የስራ ቀን
ከሰኞ እስከ አርብ ከሁለት ሰዓት እስከ አስራ አንድ ሰዓት እሺ ቅዳሜ ከሁለት ሰዓት እስከ ሰባት ሰዓት
እሺ እ ንግድ ፍቃድ TIN number ወይንም ደግሞ መታወቂያ በፎቶ ማግኘት እችላለሁ?
አሀ ይዛለት አሁን እንዴ እ እስኪ ልየው ቆይ። አዎ አልተሞላም።
TIN number ልንገርሽ አይ በፎቶ
ኦ አሁን ቢሮ አይደለም ያለው እ ቁጥር የቴሌግራም ቁጥር እልክልህና በገባ ሰዓት ቴሌግራም ላይ በሱ ቁጥር ትልክልኛለህ።
ምን ላመለክልሽ በፎቶ የተመቸን ወይ TIN number ወይ መታወቂያ ወይንም ንግድ ፍቃድ። እሺ እሺ፣ አመሰግናለሁ። መልካም ቀን። አዎ